ዘአሞጽ ነቢይ ምዕራፍ ስምንቱ ከመዝ አርአየኒ እግዚአብሔር እግዚአብሔር እንዲህ ያለ ነገር ገለጸልኝ። ወናሁ ሙዳየ ኤረግ እነሆ ሰይፍ ያለው አፎት አሳየኝ። ኤረግ ሰይፍ ሙዳይ አፎት ነው። አንድም ኤረገ ሙዳይ ቢል አፎት ያለው ሰይፍን አሳየኝ። አንድም ኤረግ ስልጣን ሙዳይ ናቡከደነጾር ነው። ስልጣን እግዚአብሔር ያደረበት ናቡከደነጾርን አየሁ። አንድም ኤረገ ሙዳይ ቢል በአፎት ያለ ሰይፍን አሳየኝ። በናቡከደነጾር አድሮ ያለ ስልጣን እግዚአብሔርን አሳየኝ። ናቡከደነጾር እነ ናቡከደነጾር እስራኤልን ሲያጠፉ አሳየኝ። አንድም እንደ ሰይፉ ስልምናሶር ናቡከደነጾር ናቸው፣ እንደ አፎቱ እስራኤል ናቸው። አንድም ቄርየጸ ይቄርጽ ይላል፣ መቀስ ግምጃውን እያረፈ ሲጥለው ያያል። እንደ መቀሱ እነ ስልምናሶር እነ ናቡከደነጾር ናቸው፣ እንደ ግምጃው እስራኤል ናቸው። አንድም ጻብታ ጻግታ የሚባል አለ። ወይን ጠባቆች የወይኑን ሐረግ ቀብተው በአዝመራ መካከል ያደርጉታል። ፍሬውን እንበላለን ሲሉ አዕዋፍን እንደ ሙጫ ይይዛቸዋል። እንደ ጻብታው እነ ስልምናሶር እንደ አዕዋፍ እስራኤል ናቸው። ወይቤለኒ እግዚአብሔር ምንተ ትሬኢ አሞጽ እግዚአብሔር አሞጽ ምን ታያለህ አለኝ። ጠፍቶት አይደለም ለማንቃት ለማትጋት ነው። ወእብየ ሙዳየ ኤረግ ሰይፍ ያለው አፎት አያለሁ አልሁ። ወይቤለኒ እግዚአብሔር በጽሐቶሙ ማህለክቶሙ ለሕዝብየ እስራኤል እግዚአብሔር የወገኖች እስራኤል ፍጻሜ ጥፋታቸው ደረሰባቸው አለኝ። እያናሐሲ ሎሙ ዳግመ እያናሐሲ ሎሙ ዳግመ ዳግመኛ ይቅር አልላቸውም። ወእያወይ ወያአወይው በምኵራባቲሆሙ ይእተ አሚረ ይቤ እግዚአብሔር ያን ጊዜ እግዚአብሔር በየቤታቸው ያለቅሳሉ አለ። እስመ በዝሃ አብድንቲሆሙ ወዘይትነሣ ውስተ ኩሉ በሐውርት ወይታኰሉ በየሀገራቸው የወደቀ ሬሳቸው በስቷልና ይጠፋሉ። ስምዑ ዘንተ እለታግዕሩ ነዳየ በጽባህ ፈጥናችሁ ድሃውን የምታስጮኹ አንድም መቻያ ሁናችሁ አድራችሁ ሲነጋ ድሃውን የምታስጮኹ እናንተ ስሙ። ወትትየገሉ ምስኪነ በዲበ ምድር በዚህ ዓለም ጦም አዳሪውን የምትቀሙት ወለ ትብሉ ማእዝየ ይሰርቅ ወርህ ሰርቀ ወርህ መቼ ይብታል የምትሉ ንምላ አይነቱን ወናስተማላ ትርፉን እንምላ የምትሉ ወማእዝየ ይከውን ሰንበታቲነ አሰተኛው ሱባኤ መች ይደርሳል የምትሉ ወናርሁ መዛግብቲነ ጎተራችንን እንክፈት የምትሉ ወንግበር መስፈርተ ንስቲተ ታናሽ ቁና እንስፋ የምትሉ በታላቁ ቁና ተቀብለው በታናሹ ለመስጠት ወናይቢ መዳለው አመፃ አነስተኛውን ሚዛን እናስፋ የምትሉ በእውነተኛው ሚዛን ተቀብለው በአባይ ሚዛን ለመስጠት ወንቅኒ ነዳየ ባዕዳነ ድሃውን በገንዘባችን እንግዛው የምትሉ አንድም በእዴነ ይላል። ድሃውን በእጃችን እንደወደድን እናድርገው የምትሉ ወይኩነነ ምስኪን ዘንከይድ ህየንተ አሳእኒነ ድሃውን ስለ ጫማችን ፈንታ እንደ ጫማችን እንርገጠው የምትሉ ወንትራባህ በትግብርተ እክልነ በትርፉ ገንዘባችን ረብህ ጥቅም እናድርግ የምትሉ ሰዎች ስሙ። መሐለኬ እግዚአብሔር በእንተ ትዝህርቱ ለያዕቆብ ያዕቆብ ስለታበየ እግዚአብሔር ማለ። ከመ እያሃልቅ ተመወትክሙ በእንተ ኩሉ ምግባሪክሙ ስለ ክፉ ስራችሁ ዘወትር ድል እንድትነሱ አለ። የተታወክሙ ምድር በዝኒ በዚህ ምድር አትታወክምን? አንድም ኢትትሃወክ በዚህ አትታወክ። ወይላሃው ኩሎሙ እለ ይነብሩ ውስቴታ በውስጧ የሚኖሩ ሰዎች ሁሉ ያልቅሱ። ወይውሕዝ ከመ ፈለግ ቀትል ሰልፍ እንደ ውሃ በዝቶ ይፈሳል። ወይመልእ ከመ ፈለገ ግብፅ በግብፅ እንደሚፈስ እንደ አባይ ውሃ ይበዛል። ወይከውን ይእተ አሚረ ይቤ እግዚአብሔር አምላክ ያን ጊዜ እግዚአብሔር እንዲህ ይሆናል አለ። ወየዐርብ ፀሐይ ቀትረ መዓልት በአፍላ ባለጸግነት ሳሉ አንድም በመከራ ተይዘው ሳሉ ይጠፋሉ። ወይጸልም ዲበ ምድር በዕለተ ብርሃን ተድላ ደስታ ባደረጉበት ቀን ይጠፋሉ። ወእሬስዮ ላሃ ለበዓላቲክሙ በዓለ ሰዊትን በዓለ መጸለትን ሐዘን አድርገዋለሁ። ወይከውነክሙ ሰቆቃወ ኩሉ መሃሊክሙ ዘፈናችሁ ሁሉ ልቅሶ ይሆንባችኋል። ወአቀንተክሙ ብልባሌ ውስተ ሐቁየክሙ በወገባችሁ ጨርቅ አስታጥቃችኋለሁ። ወወዲ ብርሃተ ውስተ ርእሰ ኩልክሙ ትብትብ ምንጣፍ በመሸከም በሁላችሁ ራስ ላይ ብሁነት ትወጣለች። ወእሬስየክሙ ከመ ለሃ ፍቁር ወዳጅ ለወዳጁ እንዲያዝን አንድም ዳዊት ለዮናታን እንዳዘነ እንድታዝኑ አደርጋችኋለሁ። ወለሂ ምስሌክሙ ይከውኑ በዓልተ ሕማም ወለሂ ምስሌክሙ ይከውኑ በዕለተ ሕማም ከእናንተም ጋራ ያሉ መከራ በታዘዘበት ቀን ያዝናሉ። እስመናሁ ይመጽእ መዋዕል ይቤ እግዚአብሔር እግዚአብሔር እንዲህ ያለ መከራ ይመጣል ብሏልና። ወፌኑ ረሃበ ውስተ ምድር በሀገሩ ቀጠና አመጣለሁ አለ። አኮ ረሃበ እክል ወአኮ ጽማማይ ይኸውም ከእህል መራብ ከውሃ መጠማት አይደለም። ረሃብሰ እምሰሚዐ ቃለ እግዚአብሔር ረሃብ ያለውስ ቃለ እግዚአብሔር ከመስማት መራብ ነው። ወይታመግ ማየ ባሕር ሰራዊቱ ትምህርት አጥተው ይጠፋሉ። ወይረውጹ እምደቡብ እስከ ጽባሕ ይህስሱ ቃለ እግዚአብሔር እምጽንፍ እስከ ጽንፍ ሲል ነው። እንማራለን ብለው ከጽንፍ እስከ ጽንፍ ከምስራቅ እስከ ምዕራብ ይሄዳሉ። ወኢይረክቡ ትምህርቱን አያገኙም። ይእተ አሚረ ይጠፍአ ደናግል ላህያት ልሁያት ሲል ነው። መልከ መልካሞች ቆነጃጅት ትምህርት አጥተው ይጠፋሉ። ወይጠፍኡ ሰናያን ወራዙት በጽም መልካቸው ያማረ ጎልማሶችም ትምህርት አጥተው ይጠፋሉ። እለ ይምህሩ በምዝሃለ ሰማርያም በሰማርያ ታቦት የሚምሉ እንዘ ይብሉ ሕይወተ አምላከ ዳን የዳን ፈጣሪ ሕያው ነው እያሉ ወሕይወተ አምላከ ቤርሳቤህ የቤርሳቤህ አምላክ በረከትህን እያሉ የሚምሉ አንድም ሕይወተ አምላከ ዳን ሕይወተ አምላከ ቤርሳቤህ እያሉ ይወድቁ ወይትነስው እንከ በመከራ ይወድቃሉ። እንግዲህ በረድኤት አይነሱም።